ሄሎ ሄሎ
አቤት።
አስታርቀኝ እንዴት አመሸህ?
እግዚአብሔር ይመስገን ደህና ነኝ።
እሺ ይኸውልህ እ አሁንም ሌላ ዶም ሌላ user ነው እየላክልን ያለኸው እና ለየትኛው shop ነው የፈለግከው? login አዎ፣ እንዲደረግ አስታርቅ- አስ- አስታርቀኝ ወላይታ የሚል shop የለም።
እ እ
አስታርቀኝ ወላይታ የሚል shop ነሽ፣ login ይደረግልኝ።
እሺ፣ አንዴ ጠብቀኝ። ቆይ እዚሁ ያየው ልንገርህ። እሺ
እሺ።
አስታርቀኝ ዳሞት ነህ አንተ አይደለም?
አዎ፣ አዎ፣ አዎ፣ ነኝ።
የትኛው shop ነው? ወላይታ ነው? ጉኖኖ ነው?
አ- አ- hardware ገብቶ ነው አ- አስታርቀኝ ወላይታ የሚል shop እ- እንትን login ይደረግልኝ።
ይኸውልህ አስታርቀኝ ወላይታ ወይም አዎ።
ደግሞ ጉኑኖ የሚባሉ ሁለት እ፣ shop ኦች አሉ በስርግ
አዎ፣ እና ለየትኛው shop ነው አንተ አሁን እዚህ ጋር የላክልን ብዙ user ነው በነሱ ካ- በዛ cashier ውስጥ ያሉት ማለት ነው በነዛ shop ኦች ስር ያሉት cashier የላክልን user ኦች ብዙ ናቸው
አ- አስታርቀኝ ወላይታ አስታርቀኝ ወላይታ የሚል shop ኮ- ኮ- ወላ- ኮ- login ወላይታ ይደረግ- ውስጥ የአስታርቀኝ እ፣ cashier
አዎ አስ- password reset ተደርጎ ነበረ ባለፈው በ banner ምክንያት እንትን ተደርጎልን ከዛ ወላይታ ወላይታ የምለው password አሁን ነው የላኩልሽ አሁን የላኩልሽ password በዛ ነው የሚገባው መሰለኝ
እኮ shop ኡን ልትለይልኝ ይገባል ለዛ እኮ ነው ሪች shop ኡ ወላይታ ወላይታ የሚል እሺ፣ login የሚ- ወላይታ ይደረግ የሚለው ነው
አዎ እሺ ወላይታ ውስጥ አስታርቀኝ የሚባል cashier ብቻ ነው ያለው።
አዎ እኮ እሱን ብቻ ነው እኔም ያልኩት በቃ የእሱን የፈለግከው
አዎ
እሺ፣ አስታ የሚል username ያለውን ማለት ነው።
አዎ አዎ እሺ በቃ ይሄን ነው የፈለግከው። እሺ በቃ ይሄን ዲስክ ላክልን። ራሱ ነው አሁንም።
አዎ ራሱ ነው በቃ እሺ፣ አሁን ወይም password ቀይሬ እልክልሃለሁ። እምቢ የሚል ከሆነ እሱን የላኩልህን መልሰህ ይሄን ዲስክ ላክ ትልክልናለህ።
እሺ እሺ